እንኳን ወደ ሁድሁድ ኮርፖሬሽን የጥሪ ማዕከል በደህና መጡ። ቋንቋ ለመቀየር አንድን ይጫኑ። በአማርኛ ቋንቋ መቀጠል ከፈለጉም እባክዎ ማግኘት የፈለጉትን የሁድሁድ ኮርፖሬሽን ቅርንጫፍ በትክክል ይምረጡ። ለሁድሁድ Cloud ሁለትን ይጫኑ። ለሁድሁድ Express ሶስትን ይጫኑ። ለሁድሁድ Delivery ም አራትን ይጫኑ። ለ CommercePal አምስትን ይጫኑ። በድጋሜ ለማዳመጥ ዜሮን ይጫኑ። ወደ ዋናው ማውጫ ለመመለስ የኮከብ ምልክቱን ይጫኑ።